ሰላም ጤና ይስጥልን። ቺፕቺፕ ሰላም ነው።
እግዚአብሔር ይመስገን።
እ፣ ዘይት group create አድርጌ ነበረ እሺ እና አንድ ሰው join እንዳደረገ ሌሎቹ join ሊያደርጉ ሲሉ out of stock አለ። ምንድን ነው የሚደረገው?
product ኡ አሁን ድንገት ስላለቀ ነው። በቃ እሱ fail ያደርግና ነገ ይመለስልዎታል።
እ፣ የእኔም የ group ላይ join ያደረገችው የሚመለስላታል አዎ አዎ፣ አንድ የሚመለሰው ስልክዎት ነው እስኪ ዜሮ ዘጠኝ አስራ አንድ
አስራ አንድ ሀምሳ አንድ እሺ ዜሮ አራት አርባ ሰባት ሁለቱን ለማምጣት አትችሉም?
አይ group ኡ ካልሞላ አይመጣም።
ግን በቃ ይሄ refund process ኣችሁ በጣም ረዥም ነው። አንድ ወር አቆይታችሁ ነው አንድ ጊዜ መለሳችሁልኝ።
okay፣ ችግር የለም። ይሄንን እ፣ አፍጥኑልኝ።
ነገ በሀያ አራት አዎ።
ሰዓት ሀያ አራት ሰዓት ከሞላው እንመልሳለን።
እሺ፣ እሺ።
አመለና ሰላማዊት አዎ፣ አይደል?
አዎ።
እሺ እሺ፣ ይመለስላችኋል ነገ በቃ እሺ፣ እሺ፣ አሁን ስላለቀ ነው እንትኑ ዘይቱ።
እሺ፣ እሺ፣ እሺ መልካም ቀን።
እሺ ላላችሁ